ለማውቀት
እንዴት አላችሁ?
እግዚአብሔር ይመስገን ሰላም ነው።
ሰላም።
ከአቤት ሆስፒታል እ፣ ቱሉ ዲምቱ አምቡላንስ ፈልገን ነበር።
እሺ፣ ለአሁን ነው።
እ፣
እሺ፣ እሺ፣ ላስተላልፍልዎት።
እስቲ ስልክዎት ይህ ነው?
እ፣ እ፣ ስልክ ቁጥሮት ይህ ነው? ሌላ አለዎት?
ሌላም አለ ግን እሺ፣ ግድ የለም በእኔ ደውይና ሂሳቡንም ንገሪ።
ዜሮ ዘጠኝ አስራ አንድ ሰላሳ ስምንት ሰማንያ ስድስት ዜሮ አንድ አዎ፣ አዎ።
በቃ አሁን ይደወላል።
እሺ፣ እሺ።